Investigate Captain Electro.
Hello?
ሄሎ Hello?
ቤስት ቤት ነው ቃል ኪዳን የሚለርደው
አሁን ደውዬልሽ ነበር።
ምናሉ አሁን ደውዬልሽ ነበር። ተደውዬልሽ ነበር።
እሺ ምን ነበር ይቅርታ
ያው አንቺ ላይ እሷን አልገባልኝ። ሁለት ቀን ሞልቶኛል።
እሺ ምን አሉ
ሁለት ቀን ሞልቶኛል። balance እስካሁን አልገባልኝም።
deposit ኡ withdraw ነው በስልክ ቁጥር ነው አዎ፣ በዚሁ ነው።
እሺ ስንት ብር ነው
ስድስት መቶ
እሺ አንድ መስመር ላይ ጠብቁኝ ስድስት ሺ አምስት መቶ ነው አይደል ያለ አዎ፣ ቶሎ ምንም አልገባም እኮ እያልኩሽ አለ።
እሺ account number ኡ አንድ ሺ ሀምሳ አርባ ሶስት ሰባ አንድ ስድስት አንድ አምስት አዎ፣ እና አልገባልዎትም ምንም አልገባም እኮ ሁለት ቀን ሞልቶኛል። ዓርብ ነው እኮ እስካሁን ያደረኩት፣ ግን ምንም የገባ ነገር የለም።
ከዚህ ጋር ለእኛ ደግሞ እንደገባ ነው የሚያሳየና እስቲ ለቻፓ ይደውሉላቸዋል
ሻፓ ቁጥራቸው እኮ አላውቅም።
ዜሮ ዘጠኝ ስልሳ
ስልሳማ በዚህኛው ቁጥር አያቱ እ በዚህኛው ቁጥር ሰባት መለው አያነሱ
እኮ እሺ እኔ አሁን ድጋሚ ያሳውቃቸዋለኝ ከዛ መልሳቸውን አይቼ ይደውሉታለሁ በዚህ ስልክ ቁጥር አሁን በደወሉበት ምን አሉኝ ትናንትና ደውልላቸው
እኮ እሺ እኔ አሁን check እያደረኩት ነው እነሱ ጋርም እያሳወቅኳቸው ነው እና
እኮ ምን ደውዬላቸዋለሁ አልደወሉም ምን አሉኝ
ደውዬላቸዋለሁና ምንም አልደወሉልኝም እያልኩ
እሺ አንድ እሺ አንድ አስር ደቂቃ ይጠብቁኝና አሳውቆታለሁኝ እኔ ራሴ
እሺ እሺ ከ- ቃል ኪዳን ብለው ይደውሉ ከቆየሁበት ቃል ኪዳን ትበል አዎ እሺ እሺ መልካም ቀን እሺ ማለት ነው።